ጤና ይስጥልኝ ቤስት ቤት ሄሎ ጤና ይስጥልኝ ቤስት ቤት ነው የምንነዳ።
ለምሳሌ አብሮ ይስጥልን።
ገንዘብ ወጪ ለማድረግ ተጫወትን። በቃ ገንዘቡን ወጪ የማይደረግ ኖ ፓውንድ ምናምን የሚለን ለምንድን ነው? ሲሆን ብራችን ተበላን። እኛ የሚያስፈልገን ገንዘብ ችግር የሚያስገባን ማውጣት አንችልም። ምን
በምን ስታዘው ነው ጥፋ ወንድም ይለ ኖ ፓውንድ በቃ ትናንት ተጫወትኩ ማታ ላይ በቃ ላወጣው ስል ነው እምቢ ሲለኝ ማለት ነው። ይዞ ብዬ እምቢ ሲለኝ አሳደር አይደል መብት ገንዘብ ማሳደር
ትችላለህ።
ገንዘባችን ወጪ ለማድረግ ደግሞ የማይቻልበት ምክንያት ምንድን ነው? አሳደርኩ ይሰራል እኮ ስለሚሰ ሲስተሙ ስለሚሰራ እኮ ነው። ምንድን ነው ያለ የምልህ ይሄውን ቢያለውጣ ይኸው እዛ ውስጥ አይደል ያለ ነው። ብራችን ማውጣት
ብዙ ትራንዛክሽን አድርጋል በዚህ ሳምንት ያለው ምንም አላልኩም ጌታ ልጅ ምንም ብር አላወጡም። እኔ አሁን ያወጡት አሁን ሁለት ሺህ ብር ተሰጥቶን ነበረ። ሁለት ሺህ ብሩ ላውጣ ነበር የፈለኩት አሰባ አንድ ብር ነው የምሰጠው ነው በምን የሚለው አድርገህ በምን አድርገህ እ?
ቻፓ ነው ሳንቲም የተጠቀምከው?
ምን Chapa ነው የሚባለው? Chapa ነው እሺ አሁን የደወልክበት ቁጥር ነው በቴሌ የሚመስለው?
ነው የምጠቀመው አሁን የደወልክበት ቁጥር ነው?
አይደለም ዜሮ ዘጠኝ ሀያ እሺ
ሰባ እሺ ሰባ አንድ ሰባት
ሰባ አንድ ሰባ ሶስት አ እንዴ እንደዚህ አይነት system ካለ ምንድን ነው? እኛ ገንዘባችንን ቀን በቀን አስር ሺህ ሀያ ሺህ system ኡ እየፈጠርን ይሰራል። ሲስተሙንም ችግር የለበትም።
ልጁም አለ እኮ ይኸው እዚህ ውስጥ የሚሰራው ቤት ቤት የሚሰራው ልጅ እኮ አለ። ዊዝድሮ በደንብ እያልኩ ነው ገንዘባችንም ማለት ነው።
ይስተካከላልሽ። አንዴ ጠብቀኝ። ይስተካከል፣ ችግር የለም። አንዴ መስመር ላይ ጠብቀኝ። ችግሩን ሊሆና
እኮ ሳስተካክልልን ገንዘቤ ካልወጣ ማለት ነው። አሁን ገንዘቤን ካልሰጣችሁ ማለት ነው እንደ እኔ በጣም ነው የሚደብረኝ። ይኸው እየነገርኩ ለጥበቃው እንትኑም እየነገርኩ እኔ ገንዘቤን እፈልጋለሁ። እየተበላሁ ነው ቀን በቀን ማለት ነው። እኔ ባስፈልገው ታዲያ ገንዘቤን ነው የራስ found ነው ገንዘብ የሚልህ?
not found ነው የሚለኝ withdraw ስለ
እሺ ይኸውልህ ከስንት ብር ነበር? ሁለት ሺህ ምናምን ብር ነው ያለው አይደለ?
ሁለት ሺህ አንድ መቶ ምናምን ብር ነበረ አዎ።
አርባ ምናምን ብሩን ተበላሁት። እሺ አሁን እሺ ከዛ ውስጥ አንድ ሺህ ዘጠኝ መቶ ሰማንያ ዘጠኝ ብር non withdrawable balance ነው። እሺ ወጪ መሆን የማይችል ነው። የተወሰነ እ?
መጫወት አለብህ እንዲለቅልህ እ?
የተወሰነ መጫወት አለብህ እንዲለቅልህ አንድ ሺህ ዘጠኝ መቶ ሰማንያ ዘጠኝ ብሩ
እ non withdrawable balance ነው። ያ የሚሆነው ደግሞ deposit አድርገህ ወደ withdraw ማድረግ ስለማትችል ነው። እሺ system ኡ ለመጨረሻ ጊዜ deposit ያደረግከውን ብር እና ከዛ በኋላ የተጫወትክበትን አይቶ ነው non withdrawable እና withdrawable ብሎ ከፋፍሎ የሚያስቀምጥልህ።
እኮ ስለዚህ ሰው አለ።
አንድ ሺህ የግድ መጫወት አለብኝ። የግድ ገንዘቤን ለማውጣት መጫወት አለብኝ ይለቅልህ እ የግዴታ መጫወት አለብህ በዛ ብሩ ማለት ነው። አለዚያ እስኪ ይለቅልህ።
ፈነዳ
ምን አልከኝ?
እስኪ ፈነዳ ነው የምንጫወተው።
ምን እስከምንል?
ብሩን እስኪ ያልቅ ነው የምንጫወተው። የግድ አይ ይለቅልሃል። ራሱ ትንሽ ትጫወት ራሱ አስልጠው ምንም አይለቅም። እየተጫወትኩ አልነበር እንደ እኔ ደስ ባለኝ ባ- እየተጫወትኩ ነበር። የማይለቅበት ታረክ ምንም።
በኋላ ዲፖዚት አድርጎ ወዲያው ም- ም- መልቀቅ አይቻልም። እሺ ህጉ ላይ ያለ እሱ ይኸውልህ ነገርኩህ። አሁን ካለቀቀልኝማ ቤቱ እንደማዘገው ነው ምናምን ተሳሰብ ማለት ነው። ገብርኤል ነው ማለት ወንድ ሆነ የምናያችሁበት ያስልጠን ይበኛል።
ምን ቤቱን አዘጋዋለሁ። አሁን ካለቀቃችሁ